Hello Hello ሰላም ጤና ይስጥልን። ዲጄ እርሜ አቤት አቤት እንዴት ነክ?
እንዴት ነህ? ሰላም ነው።
እግዚአብሔር ይመስገን። ቪንታ እባላለሁ ከ WePlus Solution ነበር ምደውልልህ።
OK
OK ስልክህን ከኢንተርኔት ላይ ነበር ያገኘነው። ድርጅታችን WePlus Solution ሀምሳ አገልግሎቶችን ይዞ በአንድ application ወደ ገበያ መጥቷል አሀ እና አንተም register በማድረግ የ DJ platform ን እኛ ጋር register በማድረግ advert እንድታደርግ ጋብዘንሃል።
OK እሺ እሺ link አለን። link ኡን ልላክልህ።
ደስ ይለኛል።
እሺ አመሰግናለሁ በጣም እኔም አመሰግናለሁ።
መልካም ቀን ይሁንልክ።
እሺ እናት ወዳችሁ እሺ